you know?
Hello
Hello?
આવે
Hello?
આવે Abi apa?
ሰላም ነሽ እግዚአብሔር ይመስገን።
አይ ሞትሽ አስቀምጣለሁ ብለህ ሞክሮ ነበረ እምቢ አለኝ እ
ጥሪ ማሳምራ ያስቀምጣለሁ ብለህ ሞክሮ ነበረ ደግሞ ደውልለት ብለህ ያስገባ ቁጥር እኮ ነው
አ ጥሪ ማሳመሪያ እምቢ ብሎት ነው?
አዎ
እሺ ትንሽ ጠብቁኝ። ዘጠኝ ዘጠና አራት ላይ ሞክረዋል።
አሀ ምን ያልኩት
አ ስምንት ሀያ ሁለት ላይ ደውሉ።
አራት hello ስምንት ሀያ ሁለት ላይ ይደውሉ እና ጥሪ ማሳመሪያ ለማስተካከል ነው ብለው እንትን ይበሉ።
እሺ እሺ፣ እሺ። ሄሎ እ ለካ ዘጠኝ ዘጠና አራት ላይ ሰራባቸው።